hello ጤና ይስጥልን ችብችብ።
ጤና ይስጥልኝ እንደምን ዋላችሁ?
እግዚአብሔር ይመስገን።
ትላንት ሎሚ ያዘን አልመጣልንም።
እሺ group ጠበቀን ነበር ዛሬ።
እሺ complete ሆኗል። ኮድ ደርሶታል።
አዎ ደርሶኛል። አዎ እሺ አንዴ ጠብቁኝ። በዚህ ስልክ ነው አይደል order ያደረጉት?
አዎ
እሺ አዎ ከዚህ በኋላ ነው አሁን assign ተደርጓል እህ፣ ይወጣል። አሁን የ driver ስልክ ልንገሩት።
መቼ? ዛሬ አዎ የት ነበር ያመጣል?
location ኑ?
ወሎ ሰፈር አዎ assign ተደርጓል። አሁን ይወጣል።
okay። እኛ አስራ አንድ ሰዓት እንወጣለን። ስራ ቦታችን ላይ ነበር ያዘዝነው።
ያው ገርጂ ስለሆነ አሁን ከወጣ maybe okay አስራ አንድ ሰዓት ነው እርሱ የሚወጡት።
እህ፣ እስቲ driver ኡን ያዋሩትና እሺ ወይ ለነገ አስገባለታለሁ መልሶ ይደውሉልኛል።
እሺ ንገሪኝ።
ዜሮ ዘጠኝ ሰባ ሁለት
ዜሮ ዘጠኝ ሰባ ሁለት እሺ ሰላሳ አንድ
ሰላሳ አንድ አርባ አንድ አርባ አንድ ስልሳ ዘጠኝ
ዘጠኝ ዜሮ ዘጠኝ አዎ።
ሰባ ሁለት ሰላሳ አንድ አርባ አንድ ስልሳ ዘጠኝ አዎ አበበ ይባላል። ይደውሉለት።
እሺ እሺ እሺ እሺ መልካም